ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። Flintstone ነው ሸባኮ መንደር ደዋ።
ሰላም ናችሁ?
እግዚአብሔር መረ ይመስገን።
መረጃ ፈልጌ ነበር።
እሺ የምን መረጃ መ- መ- መውሰድ እ፣ ፈልገው? አክሲዮን አዎ አክሲዮን አክሲዮን አዎ፣ minimum እ እ minimum ኡ ስንት ነው?
አርባ ከአርባ አክሲዮን እስከ አራት ሺህ ድረስ ነው። ማለትም የአንዱ አክሲዮን ዋጋ አምስት መቶ ነው። ስለዚህ የአርባ አክሲዮን ሀያ ሺህ ማለት ነው። ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ድረስ አውጥተናል። ከሐምሌ አንድ ጀምሮ ማለት ነው።
እስከ ሁለት ሚሊዮን አዎ እስከ ሁለት ሚሊዮን ድረስ እ፣ እኔ ያለሁት ወደ ቤተል ነው። አቅራቢያ የት ነው?
እ፣ okay፣ እኛ አሁን ሶስት ቦታ አለን። ልደታ አለን እ፣ ል- ልደታ አለን እ፣ እ፣ ቦሌ አለን፣ ገርጂ አለን። ያው እርስዎ ቤተል ከሆኑ ልደታ ልደታ ማለት ነው። ልደታ ልደ- የቱ ጋ ነው?
ልደታ እ፣ ፍርድ ቤቱ ፊት ለፊት እ፣ መርካቶ መርካቶ የገበያ ማዕከል የሚለውን ህንጻ አወቁት?
ፍርድ ቤቱ ፊት ለፊት እ፣ በጀርባ በኩል ማለት ነው። የሆነ ቀበሌው አካባቢ ማለት ሲሆን ከባንክ ዛጎል ዛጎል ነው ምናምን ባንክ
እ፣ ብ- እሺ ወይም ደግሞ የሽያጭ ሰራተኞችን እንዲቀበሉት ላድርግሎት። exact እኔ የ- የፎቁን ስም ነው የማውቀው። የም- የመርካቶ መርካቶ የገበያ ማዕከል የሚል ማለት ነው።
መርካቶ የገበያ ማዕከል ይላል። ህንጻው ነው አዎ፣ ህንጻው ነው እንደዛ የሚለው። አዎ።
በቃ እንደዛ ወደ ከሆነ እዛ ወረጅ ወደ እዛው እ?
አብ- ወደ አብነት መሄጃ ጋር ማለት ነው። ከፍርድ ቤቱ ወደ ፊት ለፊት አብነት እንደሆነ መሄጃ ነው ነው።
የማውቀው። አዎ እንትን እ፣ ስሞትን ማን ልበል?
አ፣ ሚፍታ ሚፍታ አ፣ እ፣ ምን ላይ ነበር ያዩት?
አ፣ ቲቪ ላይ ነው ያየሁት።
ቲቪ ላይ።
አ፣ ስለዚህ ስንት ሰዓት ነው የሚሄዱት? ዛሬ ነው የሚሄዱት?
ዛሬ ሄዳለሁ ግን ያው ሰዓቱን exactly እንትን አላልኩም። አሁን እ፣ ከቤት አልወጣሁም ልወጣ ነው።
አሁን አሁን ቀጥታ ወጥተው ወደዛ ነው የሚሄዱት?
እ? እ?
አሁን ቀጥታ ወጥተው ወደዛ ነው የሚሄዱት?
አዎ ስለዚህ እኮ ቀጠሮ ላይ ሲይዙልዎት እኮ ነው የሽራሽ- የሽያጭ ሰራተኞቻችን አግኝተውት በደንብ መረጃ እንዲሰጡት ማለት ነው።
Okay። አ፣ ሌላው ደግሞ ምንድን ነው document የሚያስፈልግ ነገር አለው እንዴ? ዛሬ አይ ሁለት መመለስ አል- አይ አልፈልግም።
ምንም ምንም የለም።
ሌላ ቦታ ፎቶግራፍ ምናምን ስለሚሉ እዚህ እሺ፣ ምንም የሚያስፈልግ እ፣ ዝም ብለው እ፣ ይዘው ቢሄዱ አይከፋም፣ ግን እንደዚህ የሚሉት ያለ ነገር አይመስለኝም። ግን ያው more ደግሞ detail ከእነሱ ጋር ስለሚያወሩ ያው እኔ እንዲህ ነው ልል አልችልም። ያው በተቻለ መጠን ተጠ እንትን ም- ሊያስፈልግ ይችላል ብለው የሚያስቡትን ይዘው ይሄዱ።
ጥሩ በቃ እሺ፣ እሺ፣ አመሰግናለሁ። እሺ፣ ስለዚህ ልንገርልዎት አሁን እንደሚሄዱ።
እሺ፣ እሺ፣ እሺ፣ እሺ እሺ፣ አቶ እሺ፣ ፍቅሩ አመ- እሺ፣ እሺ፣ አመሰግናለሁ።
እ፣